Hello.
Hello ጤና ይስጥልን። Donkey Tube ነው።
ለመመዝገብ ነበረ።
ይችላሉ። ስሞትን ማን ልበል ኬኔዲ
ኬኔዲ ማን ፈቀዱ
ማን አሉ?
ፈቀዱ
እሺ ከየት አካባቢ ነበር ያደውሉልን?
ከዓለም ጤና ክፍለ ሀገር
እሺ ኦንላይን ነው በአካል ሊማሩ ያሰቡት?
በአካል
በአካል ሀያት ነው የምንሰጠው። ይመቾታል
አቤት
CMC ነው የምንሰጠው። ቅርብ ነው አላወቅኩም፣ ለዛ ነው።
አሁን ምን የተለያየ ቦታ ነው ወይስ አንድ ቦታ ነው የምትሰጡት?
አንድ ቦታ ነው ያለን።
እኮ ይቻላል።
እሺ በሳምንት ሁለት ቀን መቼ መቼ?
ከአስራ አንድ ሰዓት ተኩል እስከ አንድ ሰዓት ተኩል
አስራ አንድ ሰዓት ተኩል ማለት
class የምንሰጠው ከተማሪዎችም ሰራተኞችም ከስራ ሰዓት መውጫ በኋላ ማለት ነው።
okay፣ ወደ ማታ ላይ ማለት ነው።
ወደ ማታ
እሺ
ከአስራ አንድ ሰዓት ተኩል እስከ አንድ ሰዓት ተኩል ይሆናል class አችን። ለወር ከአስራ አምስት ቀን እንደዚህ ከተማርን በኋላ ለአስራ አምስት ቀን ደግሞ assignment እንሰራበታለን።
እሺ
አ- አንድ ወሩን ደግሞ መጨረሻ final ቪዲዮ ሰርተን የምንመረቅ ይሆናል። ለዚህ የምናስከፍለው በ credit hour ነው። በ credit hour ሰባት መቶ ሀምሳ ብር ነው። አጠቃላይ የምንሰጠው credit hour ደግሞ ሀያ ነው።
እሺ
ልመዝግቦት
አዎ
account እልክልዎታለሁ። በ account ካስገቡ በኋላ በሰባ አምስት ቤቱ ስልካችን screenshot አድርገው ይልኩልናል። ስሞትን እና ስልክ ቁጥሮውን አድርገው
እ፣ የ- የትኛው ቁጥር አላውቀውማ።
ሰባ አምስት ቤት ስልክ አለን።
እሱንም ጨምረሽ ትልኪልኛለሽ?
በ- በእሱ ነው text ምልክልዎትም።
okay፣ በሱ ነው። ስንት ብር ነው የማስገባው?
አስራ አምስት ሺ በአካል ነው የሚማሩት።
አዎ።
አስራ አምስት
መቼ ነው ትምህርት የሚጀምረው?
ሰኞ መጋቢት ሁለት class እንጀምራለን። አስራ አንድ ሰዓት
ወደ ማታ ላይ ማለት ነው።
ያው ወደ ማታ ታ- አ- ሁሉም class አችን በዛ ሰዓት ነው።
እሺ
እሺ እልክልዎታለሁ። መልካም ቀን።
እሺ፣ መልካም ቀን። አመሰግናለሁ።
አሜን። እሺ
እሺ።